ጤና ይስጥልኝ በሽት ቤት ቤቴን የምንረዳው
draw እምቢ አለን ምን አልከኝ withdraw withdraw ምንድነው የሚልህ
እ ምንድነው የሚልህ
እምቢ ይላል በቃ
እ እ ቀይ ነው የሚያመጣው
ቀይ አዎ እስቲ screenshot አድርገህ ቴሌግራም ላይ ላክልኝ ሄሎ
ትክክል ይቻለሽ እሺ እሺ